Hello ጤና ይስጥልኝ።
Hello
አቤት ጤና ይስጥልኝ። ምን ልታዘዝ? ቴሌቪ ስልኮት ይቆራረጣል። ይቅርታ።
የዕጣ ቁጥር አይሰጥም ወይ?
ምን አሉኝ? ይቅርታ።
የዕጣ ቁጥር
ቴሌቪዥን እጣ አይደለም። game ኡን ተጫውተው ካሸነፉ ነው የሚሸለሙት እና ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው የቴሌቪዥን መረጃ ይመጣል። ሰባ ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስና እድሉን ይሞክሩ የሚል ጥያቄና መልስ በኮይን የእድል ጨዋታ ደግሞ በትኬት ነው የሚጠቀሙት።
እሺ፣ እሺ።
እሺ።